ጤና ይስጥልኝ ዋሽንግተን ስና ማታ
ቅድም ከዚህ ሲቲ ስካን ያስነሳ ነው ብሽንት ነበር ከየካቲት ኖን ኮንትራስት ብሬን ሲስተም አቤት ኖን ኮንትራስት ብሬን ሲቲ ስካን ያስነሳ ነው ብሽንት ነበር እሺ እና ውጤቱን ለማወቅ ፈልገን ነበረ።
ማን ነበር ስማቸው
እ፣ ስማቸው ዘሪሁን
ዘሪሁን ዘሪሁን ማን ነው? እህ ዘሪሁን አራጋው
እሺ እዛ ያሉ ሰዎች ይደውሉልዎታል በዚህ ስልክ ይደውሉ
እህ እህ በዚህ ስልክ ይደውሉ አዎ፣ ያሉ- በዚህ ስልክ በዚህ ስልክ ይደውሉልኝ። እህ?
እሺ እሺ አሁን ለዲ- ይደውላሉ።
ለዲሲሽን ስለፈለግን ነው። እሺ፣ መድኃኒት ሰማችን።
አሁን ይደውላሉ እሺ፣ እሺ።